ઝીક્યુબી હેલો
ሄሎ ሄሎ አቤት
አሁን ደውዬ ነበር ተቋርጦብኝ ነው እሺ እሺ እ ልከን ነበር እሑድ እና እ እንትን አላለም አልመጣልንም እቃው አዘን ነበር ወደ እ ይቅርታ ዳዊት በሚለው ነው ያለው ዳዊት ዳዊት እሺ በሚል አብርሃም ነው እንትኑ እ? እ?
ክሬተሩ ክሬተሩ አይ፣ አብርሃም ነው ሰናይት ሰናይት ሰናይት ነች አ
okay እሺ አንዴ ጠብቁኝ የሰናይቱን ስልክ እስኪ እንገሩኝ አንድ ዘጠና ሶስት ዘጠና አራት ዜሮ ዘጠኝ ዘጠና ሶስት ዘጠና አራት ሀምሳ አንድ ሀምሳ አንድ ሀምሳ አንድ ሀምሳ አንድ
እሺ product ኡ ምንድን ነበር አሉ
እ አንድ አስራ አምስት piece ነው አስራ አምስት ነገሮች ናቸው ያዘዘችው
እሺ ቲማቲም pineapple እ፣ ካሮት ቆሎ ማንጎ አቮካዶ ነው አ እነሱ እነሱ ነው okay፣ እንዳለ እኮ fail አድርገዋል ግን እነዚህ
እኮ ሳይ- እንትን ነው ያደረግነው ቀጥታ ከፍለናል ብሩም ግን ተመላሽ አዎ።
አልተደረገም አዎ አዎ ከፍለዋል። ሁሉም fail ስላደረገ ቅዳሜና እሑድ ስለማትገባ ነው። ዛሬም በሆነ አጋጣሚ ስላልገባች ነው እንጂ refund የምታደርገዋለች።
Okay።
እ፣ ነገ እንደገባች እናደርግሎታለን።
Okay እንትኑን refund ማድረጉን ነው።
አዎ አዎ እንዳለ ሁሉም fail ስላደረገ refund ይደረጋል።
እሺ አ፣ ድጋሚ order ስናደርግስ እንዴት ነው?
እ?
ይደርሳል ወዲያው በንጋቱ አዎ።
ይደርሳል እቃው?
አዎ ዛሬ ቶሎ complete እንዲል ካደረጉት group ኡን ለነገ ይደርስሎታል።
Okay። እሺ እሺ እሺ መልካም እሺ፣ thank you። እሺ።